हेलो
ሄሎ ሰላም
አብሮ ይስጠለን ሰላም ነው አለን። ምንድን ነው የምትለኝ?
እ፣ ቴሌውን እ፣ እንትን እ፣ ኮይን እ፣ ትኬት ነበረኝ ሀ- አንድ ማለት ነው። አጠቃቀሙን አላወቁበትም።
እሺ፣ ኮከብ ዘጠኝ ሰማንያ አምስት በሰላል ብለው ይደውሉና እ፣ አ- ሶስት ቁጥር ላይ ለመጫወት የሚላለ ጥያቄና መልስ በኮይን ነው። የእድል ጨዋታን በትኬት ይጫወቱበት። ሰባት ቁጥር ላይ ቋንቋ ይምረጡ።
እ፣ ጥያቄና መልስ በኮይን ነው።
አዎ የእድል ጨዋታን በትኬት ይጠቀሙበት። በመጫወት ብቻ ነው የሚጫወቱት የእድል ጨዋታ።
እ፣ አዎ፣ እሱ የ- አመሰግናለሁ።